Hello?
ጤና ሄሎ አይሰማም?
ላውዶ ይስጥልኝ። ሰላም ነው?
እግዚአብሔር ይመስገን።
ማሽን ተበላሽቶብን ነበረ።
እሺ እባክዎትን የቢጂአይ ጂኦት የሚገሩኝ መዘግብልዎታለሁ።
እ?
የቢጂአይ መለያ ቁጥሮት?
ሲናምበሩ አዎ
ሁለት ዜሮ እ?